እንትኑ አልገባም እስካሁን ቴሌብር deposit እንትኑ
technical የሆነ ችግር ገጥሞን ነው። አሁን በምነግሮት መሰረት ማስገባት ይችላሉ።
እንዴት
እ ስልክ እነግሮታለሁ። ወደዛ ስልክ deposit ያደርጉና ከዛ በደረሰኝን በቴሌግራም ይልኩልናል።
ስልክ በምትልኪው ስልክ በምነግሮት ስልክ በቴሌብር ያስገባሉ። ከዛ አይ።
ደረሰኝን በቴሌግራም ይልኩልናል።
እሺ ቁጥር ያዙ አሁን
እሺ
ዘጠኝ ሰላሳ ሁለት
ሰላሳ ሁለት ሰላሳ አምስት
ሰላሳ
አስራ ዘጠኝ አምስት ስልሳ ስድስት ስልሳ ስድስት አዎ